ሄሎ
ሄሎ አቤት ጤና ይስጥልኝ።
ረስትልን ቤኒ ኮስሞ
አለን ሰላም ነው?
እግዚአብሔር ይመስገን።
ሀዊ ይባላለሁ ከ We Plus Solution ነው የምደውልልህ።
ከምን ከ We Plus Solution እሺ ሰላም ነው?
አለን እንዴት ነሽ?
ደህና ነኝ። እንዴት ነህ?
አለን አለን እም፣ ባለፈው application ኣችን ላይ ተመዝግበህ ነበር አይደል?
አዎ እ ሀሳቡን እንዴት አየኸው?
እ አሪፍ ነው በጣም አሪፍ ነው እኔ አይደለ?
እንኳን አልጀመርኩበት አ- እንትን አላልኩትም፣ ግን ቆንጆ ይመስለኛል።
አዎ active አልተደረገም። አሁን active ለማድረግ አንዳንድ information ኦችን system ላይ እየሞላን ነው
እ እሺ
እና system ላይ የምሞላቸውን አንዳንድ ነገሮች ልጠይቅህ እችላለሁ?
እሺ
እሺ እ፣ ስሙ ምን ነበር የሱቁ?
እ ብርሃነ ገብረስላሴ እ፣ ቁ- ሱቁ እ፣ እኮ እንትን ነው የራዩ ቢኒ እኮ ወይ ሰላም ነው ወይ ድልስ ቢኒ ነው
አ ቢኒ ነው ቢኒ። ኦኬ ቢኒ ኮስሞ ወይ ደግሞ ሾላ ኮስሞ። እሺ ቢኒ ኮስሞ የት ነው ያለው?
ሾላ ራሱ ሾላ። እሺ አ ቤት ማዳበሪያ ሾላ ሲደርስ የቱ ጋ?
መግቢያው ጫፍ ላይ
እሺ ሾላ መ- መግቢያው ላይ ማለት እ፣ በሁሉም አቅጣጫ ነው። ሌላ ልዩ ቦታ በዚህ የለውም።
በታች ቤክማ ዳቦ ቤት ሌላ የለም። ቤክማ ዳቦ ቤት አለ ቤኮማ አጠገቡ።
ዳቦ ቤት። እሺ ቤኮማ ዳቦ ቤት። እሺ እ፣ contact person ሰው delivery ፈልጎ ቢደውል እናንተ ጋር ማንን ነው የሚያገኘው?
እኔ እኔና brother እሺ፣ ስም?
እ ስም?
ስም ብርሃነ ገብረስላሴ ብርሃን።
ብርሃነ እሺ
እና ምን ቢኒያም አልከኝ?
ቢኒያም ብርሃነ ሁለቱን አለ ቢኒያም ቢኒያም ገብረስላሴ ገብረ እ፣ ስልክ ቁጥር
ዜሮ ዘጠኝ የብርሃኔ ማለት ነው ዜሮ አራት okay። ይሄ የደወልኩበት በደወልኩበትም ይሄ ማግኘት ይሄ ይችላሉ አይደል?
ይሄ አዎ
እና እ፣ ዜሮ ዘጠኝ ዜሮ ዜሮ አራት አራት አስራ አንድ አስራ አንድ ሰባ አንድ ሰባ አንድ
ሰማንያ አንድ ሰማንያ አንድ እሺ መች መች ነው የምትከፍቱት ስራ ቀን ሁሌ ከእሑድ እስከ ክፍት እሑድ ነው። አዎ እሺ ከእሑድ እስከ እሑድ
እስከ እሑድ እሺ እስከ ስንት ሰዓት እስከ ስንት ሰዓት
እ አንድ ተኩል እስከ ሁለት ጠዋት ጠዋት አንድ ተኩል ተኩል እስከ ማታ
ማታ ሁለት ሁለት ሰዓት እሺ እ፣ ሎጎ አላችሁ እንደ የድርጅት ሎጎ
ምን ሎጎ ይሄ ልክ እንደ profile picture የሚሆን
profile cosmetics ይሆናል ምን
እኮ ሎጎ እንስራላችሁ እና profile picture ታደርጉታላችሁ ወይስ ራሳችሁ ሌላ ፎቶ አንስታችሁ ታደርጋላችሁ?
ያስክሪ ወንድሜን ጠይቀው
ማለት ለመስራትም ምንም አይነት እ፣ ወጪ አታወጡም። የ- በ graphics designer ኦቻችን የ- ጣራው ላይ ኮስሞ- ለመስቀል ነው
የ- እ? ኧረ ጣራው ላይ ለመ- እንትን ነው።
አይደለም አይደለም እዚህ የልክ application ኑ ላይ ቴሌግራም ላይ profile picture አለ አይደለ? application ኑ ላይም profile picture የሚሆን ማለት ነው
በቃ ኮስሞ ነው አስቡ ነው እ፣ እኮ ይሰራና ወይ እንልክላችሁና አይታችሁ ከተመቻችሁ ዘር አ- ታደርጉታላችሁ።
እሺ
ይሰራ።
እሺ ላክልኝ እንትን
እሺ መጣዋል ከተሰራ ከዛ።
በኋላ እልካለኝ ቴሌግራም ላይ እ፣ ንግድ ፍቃድ TIN number ወይንም ደግሞ መታወቂያ ማግኘት እችላለሁ?
አሁን እ፣ ከስራ ወጥቻለሁ brother ነው ያለው
እሺ እ፣ ነገ ትገባለህ?
አ ቴሌግራም ትጠቀማለህ?
አ ተቀበለ በዚሁ በዚሁ ስልክ
እሺ በዚሁ ስልክ ነው የምትጠቀመው?
አ በዚህ ስልክ ነው የምጠቀመው በቃ እሺ message እልክልሃለሁኝ ቴሌግራም ላይ እሱ ላይ ትልክልኛለህ ነገ እ በረሃብ በረሃብ እሺ በቃ መልካም ጊዜ። አመሰግናለሁ።
እሺ እሺ